ሄሎ
ሄሎ
ሰላም ጤና ይስጥልን። ቤት ስቤት
እንትን ቆርጬ እንትን ብሩ አልገባልኝም። መቶ ሀምሳ ብር ዲፖዚት አድርገ ነው።
ዲፖዚት አድርጌ ይችላለሁ።
እሺ ዲፖዚት ቴክስቱን ቴሌግራም ላይ ልከልናል።
አላኩም
ላክልን። ቴሌግራማችን ታውቀዋለህ?
አላኩም። ቴሌግራሙ ቤት ነው።
እሺ ልንገርህ ቁጥራችንን።
እሺ እሺ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ነው አ- አርባ አራት ያዝና እሺ ቆይ። text አደረግኝ ነው እሺ፣ ማድረግ ችግር የለውም።
እ?
ምን አልከኝ?
text አደረግልኛለሽ? ቴክስት ቴክስት ማድረግ አልችልም። የምትጽፍበት ነገር ካገኘ ልንገርህ።
እሺ፣ የምንጽፍበት ነገር እየፈለኩ ነው።
እሺ
ስንት ነበረ? እሺ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት
እ አርባ አራት
አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ
ሰላሳ ሰባት አርባ ሰባት አዎ
እሺ። እና screenshot አርጌ ነው አዎ የተቆረጠው።
እዛ ላይ ላክ። አዎ እዛ ላይ ላክ።
ሙሉውን screenshot ነው ማድረግ ወይስ ቁጥሩ ብቻ?
እ አይ ሙሉ text ኡን።
እሺ።
እሺ መልካም እሺ እሺ በቃ ልካለሁ። ያው እሺ አሁን ተመላሽ ይደረጋል። አ?
አዎ እኛ እናሳውቃቸዋለን። ይሄ ብዙ ሰው ነው እንደዚህ ሆኖ እናሳውቃቸዋለን
እሺ።
ለቻፖች።
እሺ።
እሺ መልካም እሺ